መሰረት ላይ መልስ አዘዘ።
ምንድነው ገና ሰላሳ አራት ዘት እኮ መስመር እስካሁን ተይዟል ይላል። ደውል ስለው ስደውልለት አይሰራም እኮ ስንቴ ተናገርኩ። ገዛኝ ነኝ
ገዛኝ ደውዬልህ እኮ እዚህ ይሰራልኝ እና አንተ ውሰድለት አልኩህ አይደል? ደውዬልህ እኔ በራሴ ስልክ እኮ ደውዬልህ አስለት ትክክል እዚህ ትክክል።
አንስቷል ብዬ አሁን እንደገና ይኸውልህ ይኸውልሽ ለእኔ ተይዟል ይላል። አስሬ ስለቸኝ እኮ ነው እንደገና አሁን ደወልኩልሽ እንደገና
እም፣ ድጋሚ እሺ እንትን ልበልልህ አስተላልፌልሃለሁ። በቃ እሱ መንገድ ላይ ስላለው ጋር ተሸገርኩ። እሺ
እሺ ድጋሚ አስተላልፍልሃለሁ።
እሺ እሺ በእናትሽ እሺ